ሄደ።
ጤና ይስጥልኝ።
አብረን ስለን አደራ ሆስፒታል reception ክፍል ነው።
አይ የግሌ ስልክ ነው።
የ reception ክፍል ስልክ ቁጥር ይኖሮታል?
እሺ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ስድስት
እሺ፣
ስልሳ ስድስት
በድጋሚ
ዜሮ ዘጠኝ ስልሳ ስድስት እሺ፣ ዜሮ ዜሮ ሰባ አምስት አስራ ሶስት
እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።